ሀይል ሰላም ጤና ይስጥልኝ ድርገበያ
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
boot ፈልጌ ነበረ።
ምን አልከኝ?
boot ጫማ boots ጫማ? እሺ የክረምቷን ማለት ነው።
አዲስ አበባ ነው ክፍለ ሀገር ነው ያለኸው?
ኧረ እግዚአብሔር ይመስገን አዲስ አበባ ላይ
እሺ ስለዚህ ስልሳ ሁለት ሀምሳ አንድ ላይ የፈለግከውን የእቃ ኮድ text አድርግና ድጋሜ ደውለን ከአንተ information እንቀበላለን ስልሳ እንደውልልሃለን ሁለት ስልሳ ሁለት ሀምሳ ላይ text ላድርግ።
ስልሳ ሁለት ሀምሳ አንድ እሺ ስልሳ ሁለት እሺ እሺ